hello ሰላም ጤና ይስጥልን። ቤት
ይመስገን አደረ። ትላንት አመልክቼ ነበረ እና እስካሁን እኮ አልገባልኝ።
እሺ፣ ምን ነበረ?
አምስት መቶ ብር ውስጥ ማለት deposit ያደረኩት እስካሁን አልገባልኝ።
እሺ፣ ቤት ቤት ቁጥር ከይ ነው።
አዎ ይህ ነው።
እሺ፣ check ላድርግልኝ። ስንት ብር? አምስት መቶ አምስት መቶ እሺ፣ ቼክ ላድርግልህ። እኔ ጠብቀኝ።
እሺ በር
hello
አቤት።
አሁን ገብቶልኛል። እሺ፣ check አድርገው።
እሺ እሺ እሺ፣ መልካም ቀን። አመሰግናለሁ።
እሺ